okay፣ ጤና ይስጥልኝ። ቃል ኪዳን ነኝ ከ Best Bet ምን ልርዳው? hello፣ password password
የምን password ጠፍቶቦት ነው?
አዎ የቤት ቤት ቤት
እሺ፣ forget password የሚለውን ይንኩት። ከዛ SMS code ይገባልዎታል። እሱን ኮድ ሎ- በሱ code login ማድረግ ይችላሉ ማለት ነው።
በዚህን ስም ሳይሆን ምን አሉኝ?
በዚህን SIM card ሳይሆን
በሚጠቀሙበት Best Bet በሚጠቀሙበት ስልክ ቁጥር message አዎ።
ይገባልዎታል።
forget ላይ አዎ forget የሚለውን ሲነኩ በ SMS code ይላክልዎታል። እሱን ኮድ ተጠቅመው መግባት ይችላሉ ማለት ነው። password የሚለው ላይ ሞሉት እና እሱን ኮድ አ- login ካረጉ በኋላ profile ላይ ገብተው መቀየር ይችላሉ password ኡን።
እሺ እሺ መልካም ምሽት።